હેલો હેલો
આવે છે હા નગામ
hello
nagamu naganyira Inagama.
eh Inagama. Nagaa jirtu.
okay ba eh Nagaa jirtu. hello ተሽ
በቃ አዎ እየሰራን አይደል አሁን እኛ እዚህ ግን አልጠራም። ስደውል አንተ ጋር ነው የጠራው። እዚህ አልጠራም። ኮምፒውተራችን ላይ
እ ኮምፒውተራችን ላይ አልጠራም። እዚህ check ልናረግ ነበር የደወልኩት።
join አልተደረገም የእናንተ እንትን join አርጉ
እ join ተደርጓል እኮ አዎ። አልገባችሁም ማለት ነው dashboard ውስጥ ያው የኡርጌ ክፍት ነው።
ክፍት ብቻ ሳይሆን እ፣ join ማድረግ ያስፈልጋል እ፣ እንትኗ ሶስት ምን አለ?
ነጥብ ያለበት አለች አይደል እንትኗ
አዎ
ሶስት ሰው ያለበት እሱ አዎ እ፣ status ኡ disconnected የሚል እ፣ መሆን አለበት። protect ማድረግ
ተደርጓል።
አለብን።
አዎ ተደርጋለች።
ከዛ OTX የሚል አለ።
እ? ይችኛዋ ነው።
OTX የሚል አለ።
አዎ connect ተደርጓል።
በቃ እሱ connect ከሆነ እንትን ያደርጋል እስኪ ያወጣል።
በ- አንተ ወይ እኛ ጋር ደውል።